Hello ጤና ይስጥልኝ። ይሰማኛል? ጤና ይስጥልኝ። እሺ ማስታወቂያውን የት ላይ ነው ያዩት? ማስታወቂያውን የት ላይ ነው ያዩት?
ዩቲዩብ ላይ ዩቲዩብ ሙሉ ቪዲዮን አይተውታል?
አዎ
እሺ ከቪዲዮ ስር መመዝገቢያ link አለ። በ link ኡ ገብተው ይመዝገቡ።
እንዲህ ስላለኝ ነው እንጂ እንደምንም አላውቅም።
ምን አሉት?
እንዲህ ስላለኝ ነው እንትን apply ላደረግን
እሺ
እንዲህ አለኝ
እኮ ምን ይላል? ይሰራል እ
ይሰራል። ምን ምን አሉ?
መልሼ ልደውልልሽ። ይሄ ፍራንስ የሚለው ነው አይደለም? ለእንግዲህ ጆክ የሚለው የዶኝ አዎ የዶኝቱብ አገልግሎቶችን ለማግኘት የሚለውን ጨረሱና ከዶኝቱብ ጋር አብሮ ለመስራት የሚለው ውስጥ ገብተው የሚጠይቁትን ኢንፎርሜሽን በሙሉ ይሁን።
ቢሮ የላችሁም እንዴ? ወደ ሀያ ሁለት
በሊንኩ ይመዝገቡ። ቢሮ መምጣት አይጠበቅቦትም።
እ Hello
ይሰማኛል።
እ ማለት ቢሮ አላችሁ ሀያ ሁለት አካባቢ?
አይ የለንም።
የት ነው ዋናው ቢሮ?
በ link ኡ ይመዝገቡና አካሎት ይደውሉ።
እሺ